ሄደሽ የምትበላ ከጓቢ ማዝዬ እንዴት ነሽ?
አላልሽኝ ነው መግቢያሽን ፕሪንት አድርጊና እፍ፣ በላይ ጋር እንላክ።
እ?
በላይ ጋር እንላክ መግቢያ አሃ።
እ።
እሺ፣ ፕሪንት ፕሪንት ላድርግ።
ፕሪንት እሺ፣ አድርጊና ሰው ልክ ስናገኝ እሺ፣ አሁን ከመጣችልን ልጅቷ ቀይሩ እሺ።
ስለተባለ እንቀይር።
ኦኬ፣ እሺ፣ እሺ፣ እሺ። ወይኔ ጨረሽ? ረዲ አዎ።
መጽሐፉ መጽሐፉ ጨርሼ ላቀ ሰጠሁት እውነት ማርያምን።
እኔ ሰለቸኝ አይዋ።
አላልካለች። እኔ እኮ ነኝ በቅብጠቴ አንቺን ያገዝኩ መስሎኝ እንዳንስ የገባሁት።
እኔ እንዳ እዳ ውስጥ አገባሽ ወይ? ጠዋት እንጨርስለታል።
ለነገሩ ትንሽ ነው የቀረኝ ማንበብ ነው የቀረኝ እንጂ ለደምታነቢው ራሱ አያነብም እንዴ? ወይ ነው የፊደል ግድፈትን
ይሄ በቃ ብዙ እ- ሲሆን አሁንማ- አንዳንዴ እንትን ትላለች።
አሁንማ በትንትኑ ሀሳቤ ጠፍቶ በትንትኑ እሱን ነው የምልሽ እኮ።
ሀሳቤ ተበታተነና እንዴት እንዴት እንደጻፍኩት ራሱ አላውቅም። እሱም ደግሞ ገና እንትን አልኩ ብሎ እንዳይለኝ እያልኩ እም፣ አይ ይረዳል ብዬ እ? እ?
አስባለሁ። ይረዳል ብዬ አስባለሁ።
እ፣ ምን አለች ያች?
እም፣ አላችሁ እንዴ አላችሁ
አይ የለን እ የለም የለንማ እ፣ ምን አለች ገባላት ምንም እ?
ምንም ምን ማለት
አዎ እምልሽ እም፣
ምን ማለት ምንም አላለችም።
እ?
ስታስቢ ምን ትላለች?
እኔ ምን አውቃለሁ
ለኔ ላይ ለኔ ምንም ላትለኝ ትችላለች። anyways እስቲ ቆይ ከበደ እነግርሻለሁ።
ያሳዘነኝ እኔ እሱ ደግሞ ገረመኝ እኮ እም፣ በቃ ፕሪንት ላድርግሽ ወይኔ